ጡቢና Excel ኡ ተስተካክሏል። እሺ color ደግሞ ነገ arrange እናደርጓለን። እሺ እሺ እሺ thank you። እሺ በቃ ነገ በጠዋቱ አድርጉልኝ። እሺ ሪፖርት ስለምሰራ
ነገ በጠዋት እሁድ ነው፣ ሰንበት ነው።
okay በእኮ ስትገቡ ማለት በገባችሁ ሰዓት እ?
በገባችሁ እሺ ሰዓት እሺ በቃ ቶሎ color መጀመሪያ እናደርጋለን።
ትበሉልኝ እና ኤክስትራት ገቢ የለ
ኤክስፕረስ ገቢ የላችሁ? መቶ ብር እ? የለም መቶ ብር አለ? እሺ ጻፉና ላኩልኝ።
መቶ ቶሎ ብር በሉ ብቻ ልወጣ ነው ነው ያለው።
እኮ ጻፉና ልወጣ ነው።
እሺ ቶሎ እኔ የምልሽ እጹቢና ቶሎ በሉ ጻፉላት የመቶ ብሩን እ፣ እጹቢና ተር ማድረግልሽ የአንድ ሳምንቱን ብቻ ነው የምትፈልጊው? አሁን አድርጌልሽ እንደወጣ
እ፣ ትችያለሽ። የዚህ ሳምንት ብቻ ብታረጊልኝ ከዛ ከላይ ያለውን ደግሞ ቀስ ብላችሁ ታረጉታላችሁ።
በቃ ነገ እንዳንጻደፍ ያሁን የዛሬውን ከሰኞ ጀምሮ ያለውን
ወይ ከዛ ከ- ከ- እስከ ነገ ከባለፈው ሳምንት ጀምሮ ያለውን አለፈው ሳምንት እሺ ችግር የለውም። ወይም እንደ- እንደ ሰዓትሽ በዚህ- ከዚህ ሳምንት ጀምሮ ያለውን አ- አርጊና ሰዓት ካለሽ ወደ ላይ ሂጂ፣ ከሌለሽ የዚህን ሳምንት ብቻ ችግር የለውም።
በቃ አሁን አ- እንትን ልሻለሁ fix አደርግልሻለሁ። እሺ እሺ